hello ጤና ይስጥልን Best Bet
አሁን deposit አድርጌ ነበር እና እሺ አልገባለ ለምንድን ነው ከቴሌ ብር ግን ቆርጧል ምናምን ስለዚህ የቴሌ ብር እየላከልህ message አለ አይደለ አ እሱን screenshot አድርገህ በቴሌግራም ላይ ላክለት ልኬላችሁ ነበር ግን እንትን አልመለሳችሁም አላያችሁ አልተመለሰልህም አ ማነው ስምህ ያሬድ ያሬድ አ
እሺ አይልካል ነው
እሺ ይሄ አሁንም ያልከኝን ሁለቴ እልክልሃለሁ ሁለቴ deposit ያደረኩበትን
ምን አሉኝ ሁለት ጊዜ deposit ያደረኩበትን እልክልሃለሁ በቴሌግራም አሁን OK ሁለት ጊዜ ነው deposit ያደረጉት አድርጌ ያው አልመ- አላከልኝም
በቃ እሺ ስንት ስንት ብር ነው deposit ያደረጉት አምሳ ብርና ሀያ ብር
ሀምሳ ብር እና ሀያ ብር አ እሺ አይለታለሁ እሺ ስለደብሮ እናመሰግናለን መልካም ነው እሺ